መሰረት ነው የምንሰራው። hello ወይ ሰላም ነው አለ እግዚአብሔር ይመስገን።
እ ተነስ እንትን ቆይ order number ልንገርሽ ዜሮ ሁለት ዜሮ ሶስት ዜሮ ሁለት ዜሮ ሶስት ምን ሆነብህ?
ቦሌ መድኃኒዓለም ነው የሚለው እዚህ ጋር customer ምግቡን አንስቼ customer ጋር ስደውል አ- ሳሪስ አደይ አበባ ነው ያለው ታዲያ ሳሪስ ነኝ ያለች። ስምህ ማን ነው?
ዮሐንስ ስምህ ሀብታሙ ዮሐንስ ሰባ አምስት ዜሮ ሁለት አዎ
ዜሮ ሁለት ዜሮ ሶስት ነዋ። ሳሪስ አቦ ጋር ነው ያለችው።
ዜሮ ሁለት ዜሮ ዜሮ ሶስት አዎ ሳሪስ አቦ ናት።
አዎ ሳሪስ አደይ አበባ ጋር ነው ያለሁት አለች አደይ አበባ። እሺ እሺ። ዮሐንስ ልጠብቅሻ እ?
እየ- አንተ አንተ እየሄድክ ነው ደርሰሃል።
እኔ ሌላ ሌላ order ይዣለሁ እኔ ሳሪስ ከሆነ የሞተረኛ ስለሚሆን እኔ አልሄድም የሞተረኛ ነው የሚሆነው ከቦሌ
እና እሺ ወይ ታወጭልኛለሽ ወይ ሳሪስ እንዴ? ለምን ዮሐንስ ዝም ብሎ እኮ አይወጣም እና ሌላ order ይዣለሁ እኔ አሁን
እኮ ይሄንን እኮ customer ቦታ ሲቀይርባችሁ እናንተ እየሄዳችሁ ነው እኛ pin የምናስተካክለው።
ለምን እንዴ customer መድኃኒዓለም ብዬ ነው ያዝኩት እኔ ሌላ ወረሱ ሁለት order ይዣለሁ እንዴት ነው የምጨርሰው ጓደኞችን ጠይቅ።
እ?
በዛው በዛው ነው እኛ pin ነው እንጂ የምናደርገው። አሁን በአርባ ምናምን ደቂቃው ምን ብዬ ነው የማስወጣልክ እሺ እንዴት ነው የምጨርሰው ታዲያ እ?
እንዴት ነው የምጨርሰው እንዴ ምን ማለት ነው ሀብታሙ?
እሺ አሳውቀሽ ንገሪኝ እየጠበቅኩ።
customer እኮ እንትን ይላል ቦታ እኮ ይቀይራል ሁሌም ቢሆን ዛሬ ብቻ አይደለም። አንተ እየሄድክ እኛ pin እናደርግልሃለን። customer እሺ፣ ከተጠየቀ check አድርገሽ- በኋላ።
እ?
እሺ።
ጠይቀሽ እሱን ንገሪኝ።
አስጠይቅ ያለው ሲመልሱልኝ በእሱ pin አደርግልሃለሁ ሀብታሙ።
እሺ